ያለ ተገንጥሎት አለው በግማሹ ደስታ ለሐዘን ጥሎት አሃ በደስታ በሳቅ ፈንተክሶ የምርሮ ቅል በእንባ ተለውሶ አሃ ማሪት ይሻለው ሞት ብሻለው ያስታጣቂ ያለህ እርዱኝ እባካችሁ ብቸኛዋን ፍቅሬ አምጡልኝ እዛችሁ ያጋጣሚ ነገር ወይ ቀቦዶሎ ልቤ ከዳሽ እኮ በነዋ አይተታሎ ማሪት ይሻለው ሞት ብሻለው ሰው ስህተትን የማይሰራ የለም የአንድ ቀን ጥፋቴ ማሪን ተገደለ በደሬን ረስተሽ ማርኮ በይ ፍቅሬ በናፈቁን ስለት እንዳልኖር ታስሬ ማሪት ይሻለው ሞት ብሻለው ጸጉርሽን ኮፍሽ ባልማት ማበጠሪያ ይሁንልሽ ለአንቺ ትንሽ መጠሪያ በስም መጠራቱ ለአንቺ ያንስሻልና የቆንጆች ንግሥት እንዳወለጠና ቆዳ የተገፉ ይሁንልሽ ጫማ ስጋ የሚደገም ለአንቺ ከተስማማ ቆዳዬ ተገፎ ይሁንልሽ ጫማ ስጋ የሚደገም ለአንቺ ከተስማማ አሃ፣ አጥንቴን ይብረደው ራቁቴን እኔ ከአንቺ የበለጠ አላገኝም ዘመን ማሪት ይሻለው ሞት ብሻል ማሪት ይሻለው ሞት ብሻለው